አዲሱን ቀሚሴን ሳትፈጀው ማታ ፍቅሬ ያንተን ነገር ስቋጥር ስፋታ ሆድ ያንተን ነገር ስቋጥር ስፋታ አለም አለሚ እንዳው በልጅግ ሪበል ሰቆጣን ሪበል ኮረም ሪበል ሰቆጣ ሪበል ኮረም አርባርብ ይሸበራል ኢየሩሳሌም መመን እመሚ እንዳው በልጅግ ዓለም ዓለም